ገበያ እባክዎትን ምን ልታዘዝ? hello ጤና ይስጥልኝ ድል ገበያ እባክዎትን ምን ልታዘዝ?
በቴሌቪዥን ላይ የሚተላለፍ ይባላል።
እሺ ምንድን ነው እቃ ለማዘዝ ፈልገው ነው?
አዎ
እሺ ማዘዝ የሚፈልጉትን መለያ ኮድ ይነግሩኛል የእቃውን
ኮዱን አያውቅም።
ኮዱን እ፣ ይዩና ቴሌቪዥን ላይ ኮድ አለ በእሱ መሰረት ስለምናውቃቸው እቃዎችን ኮዱን አይተው መልሰው ይደውሉልን
እሺ እሺ እናመሰግናለን